Hello ጤና ይስጥልኝ።
እንዴት ነሽ ሀና?
እግዚአብሔር ይመስገን። Donkey Tube ነበረ። ምን ልርዳዎት?
የ YouTube ስልጠና ለመውሰድ ነበረና እሺ
ሂሳቡን ማወቅ እችላለሁ ካላስቸገረች ምን ያህል ጊዜ ነው እና ሂሳቡ
የምኑ ሂሳብ በአካል ነው በኦንላይን ነው መጀመሪያ መማር የፈለጉት?
አይ በአካል
እሺ በአካል ከሆነ ቦታውን ምናምን ሙሉ መረጃ አሉት?
አዎ አይ የለኝም የለኝም
እሺ መረጃ በአካል አልፈልግም።
ከሆነ CMC ሚካኤል ነው።
እሺ
CMC ሚካኤል ነው የሚሆነው። ቦታው ከአስራ አንድ ሰዓት እስከ አንድ ተኩል ነው የሚሆነው ሰኞና እሮብ።
okay አጠቃላይ ትምህርቱ እ፣ ሶስት ወር ነው የሚቆየው okay የምጨርሱበት ማለት ነው።
እም፣ ሀያ credit hour ነው። አንዱ credit hour ሰባት መቶ ሀምሳ ነው።
እሺ አጠቃላዩ ደግሞ አስራ አምስት ሺህ ብር ነው። ባለፈው ሳምንት ቅናሽ ላይ ነበርን።
okay አሁን ያው ቅናሹ ስላለቀ ነው አስራ አምስት ሺህ ብር የሆነው እንጂ አስር ሺህ ብር ነበር።
okay አስር ነበረ
አዎ ለሶስት ወር ነው የሚቆየው በሳምንት ሁለት ቀን ማለት ነው።
አዎ
okay እሺማ አመሰግናለሁ።
እሺ እሺ